ጤና ይስጥልኝ የደሴ ጥሪ ማዕከል ባክዎን ልርዳዎት?
የቪዛና ትኬት ፈልጌ ነበር።
እሺ ምን ልርዳዎት?
ለ next week price ኡን ማወቅ ፈልጌ ነበር።
ወዴት ነበር?
ወደ ዱባይ።
next week የዛሬ ሳምንት ነው?
አይ ማክሰኞ፣
ማክሰኞ።
ለማክሰኞ መነሻ።
መመለሻ ለመቼ?
ቅዳሜ
እሺ እያየሁለት ነው።
እሺ
ስለዚህ ማክሰኞ ሄዶ ቅዳሜ መመለሻ ኔክስት ዊክ ሀምሳ ስድስት ሺህ ሰባት መቶ ሰባ ስድስት ብር ትኬቱ ብቻ ነው።
ትኬቱ ብቻ አዎ።
ስንት አልሰማሁም
ምን አሉ?
አልሰማሁም። ስንት ሀምሳ አልከኝ?
ስድስት ሺህ ሰባት መቶ ሰባ ስድስት ትኬቱ ብቻ አዎ። ምናልባት ያው ቀኑን ትንሽ ወደዛ ገፋ ካረጉት የተወሰነ ይቀንሳል። አሁን ሰኞ ማክሰኞ ምናምን ስለሆነ
መሄጃው መ- ሮብ ነገር ላይ
እስኪ ያው
አዎ፣ ሮብ ይቀንሳል።
እሺ
ሰላሳ ስምንት ሺህ አንድ መቶ ሀያ ሁለት ብር ትኬት ብቻ ነው። ይሄም ደርሶ መልስ ማለት ነው።
ደርሶ መልስ። አዎ።
እሺ እሺ thank you።
ሌላ የምረዳዎት ነገር አለ?
እህ